hello አሲብ ሰላም ነው?
hello ሰላም ነው አሲብ?
hello hello አይዞህ ፍቅር ሰላም ነሽ?
ይሰማኛል። ሰላም እንዴት ነህ?
ሰማንያ ሶስት ዘጠና አንድ order ነበር።
እሺ ምንድን ነው ምንም በስርዓት እንትን እየተቀባው አይደለም። ጆይ
ከጆይ በርገር ሬስቶራንት ምንድን አዎ ነው?
ከጆ እ?
ምን ነው order ተሳስተው ነው ወይስ አይደለም ገብቼ ማለት ነው ደርሷል ወይ ብዬ ስጠይቃቸው order አለ እንዴ ምናምን ብሎ ገና እርስ በርሳቸው አልተናበቡ። ስለዚህ ሰዓት በጣም እየወሰዱብኝ ነው ለእኔ።
ግን አዘው ምግብ መስራት ጀምረዋል?
ምን አልሽኝ?
ታዘው ምግብ መስራት ተጀምረዋል? ግን አልጀምር ጭራ አልገባም እንዴ order አለ እንዴ ብሎ ጭራሽ የሚጠይቅ order አለ እንዴ ብሎ ይጠይቁኛል። እኮ እኔን ጭራሽ እ?
አልታዘዘም ጭራሽ።
አልታዘዘም order አለ ብሎ ጭራሽ እየጠየቁኝ ነው።
okay እሺ፣ በቃ አንዴ ደውዬ check አድርጋቸው ልልህ እሺ።
አንተ ነህ?
ገና አሁን ራሱ የሚጀምር አሁን ገና የሚጀምር ከሆነ ራሱ እኮ ሰዓት ይወስድብኛል። እኔ አብዱል መጂድ ነህ? ማን ነው ስምህ?
እኔ ሀብታሙ
ሰማንያ ሶስት ዘጠና አንድ ነው አይደል ያልከኝ?
አ
ሰማንያ ሶስት ዘጠና አንድ ከሆነ አንተ ጋር አይደለም order ኡ ያለው በቃ- መጂድ የሚባል ሰው ጋር ነው ያለው።
ታዲያ እኔ ላይም እኮ እያሳየኝ ስለሆነ እኮ ነው። ታዲያ ኬት አለ?
እስቲ refresh ከዚህ አድርገው።
ከ- ለማንኛውም ድጋሚ ታዲያ ባለ- ደግሞ ማለት ነው በርገር ሳሪስ አይደለም የሚለው አ branch change አለው። ከላፍቶ ነው የታዘዘው እንደ ከ- ሳሪስ አይደለም።
አይ አዲስ አበባ ስጆች ስለሚል ነው። ከአዲስ አበባ ወደ ላፍቶ ስለሚል ነው።
አዎ እዚህ ጋር የሚለው ጆይ በርገር ሳሪስ ነው የሚለው የገባው። ከዛን driver address ላይ ላፍቶ መስጂድ ከላፍቶ branch የሚል አለ ይታያል።
ከላፍቶ ወደ በቃ አዎ እሺ፣ ከላፍቶ branch ነው ለዛ። እሺ
በቃ እሺ፣ order አብሽር።
ደግሞ አንተ ጋር ነው ያለው። እሺ አብሽር እሺ።
እሺ አውጪው በቃ እኔ ጋር ያለውን order ይውጣ። እሺ አይ refresh አድርጎ ሲጀመር አንተ ጋር አይደለም ያለው፣ ወጥቶ አብዱል መጂድ የሚባል ሰው ጋር ነው ያለው።
በቃ እሺ እሺ እሺ አብሽር